ሴቶች ልቤ በጣም ኮራ ልቤ በጣም ኮራ እስኪ በጥቂቱ ስማቸውን ልጥራ ስማቸውን ልጥራ ጥቁርና ጠየመ የቀይ ዳማ ናቸው እንኳንስ መልካቸው ይማርካል ስማቸው እንኳንስ መልካቸው ይማርካል ስማቸው ቃል ኪዳን መናበለትሻቸው ሰብልና ሰናይት ሲሏቸው ራሄልና ሄለን እመቤት ህሊናና ሄቨን መሃለት ፀሐይና ጽጌ ወርቅነሽ ጫልቱና ደመቆና ያልነሽ የሽና ሃይማኖት ብዙ ነሽ አልማዝና ሂሩት ነየሽ እጅጋየው ገነት በላይነሽ ዓለምና ቅድስት ሽመልጃሽ ተናኘ ኤደንና ሮማን መሰረት አስቴርና ሜሮ አይዳና ሶፊያ ቤተልሔም የምስራች ፋንቱን አይና ዓለም ማዕዛ ኢየሩስና ሐና የወዲት ተዋበች ሶስና ሚሚና የውብ ዳር መሰረት ኢሌኒ አምሳልና ትዕግስት ከድጃ ሰላምና ዝናሽ ምስራቅና ሳባ መድፈሪያሽ አበባ ኤልሳና መሰሎ ትህትና ሳራ ብርጣሎ አሰለፍት ዘነበች አልታዬ ኮኒቴሪ ሜሪ ሊልዬ ብራዚል፣ ካሪቢያን፣ ላቲኖች፣ ሩቅ ምስራቅ፣ ጃፓን ከህንዶች፣ ከጣሊያን፣ ከእንግሊዝ፣ ከነጮች፣ ከአፍሪካ፣ ከሱዳን፣ ከግብጾች ሁሉንም ተዘዋዙሬ አየሁ፣ ግን እንደ አበሻ ሴት አጣሁ። ሁሉንም ተዘዋዙሬ አየሁ፣ ግን እንደ አበሻ ሴት አጣሁ። የውበትም ቤት የሀበሻ ልጄ ተከትላት ደም አስከትላው እንጂ ኩራትና ውበት ባንድ የታደሉት የደም ገንቦ ናቸው በጤፍ ያደጉት የደም ገንቦ ናቸው በጤፍ ያደጉት በሀበሻ ሴቶች ልቤ በጣም ኮራ ልቤ በጣም ኮራ እስኪ በጥቂቱ ስማቸውን ልጥራ ስማቸውን ልጥራ ጥቁርና ጠይመ የቀይ ዳማ ናቸው እንኳንስ መልካቸው ይማርካል ስማቸው እንኳንስ መልካቸው ይማርካል ስማቸው አብረኸት ትብለጥና ስምረት ሰላማዊት ሙሉ ነቢያት ማለፊያ ተዋበች ዘውዲቱ አሰገድ ፌሩዝና ቱቱ ትክክል ብዙ ነሽ አጸደ አዜብና ሕይወት ነገደ አረጋሽ ታሪክና አልጋነሽ አሚና ተዋበች ጌጤነሽ አበበች ማርታምና ብርቄ አስናቀች ታየችና ስንቄ ማክዳ ዘይነብና ውቢት በቀለች ስራዬና ተርሲ ብራዚል፣ ካሪቢያን፣ ላቲኖች፣ ሩቅ ምስራቅ፣ ጃፓን ከህንዶች ከጣሊያን ከእንግሊዝ ከነጮች ከአፍሪካ ከሱዳን ከግብጾች ሁሉን ተዟዙሬ አየሆ ግን እንደ አበሻ ሴት አጣሁ። ሁሉንም ተዟዙሬ አየሁ ግን እንደ አገሬ ሴት አጣሁ። የውበትም ቤት የሀበሻ ልጄ ተከትላቴ ደማስከትለላ ወንድ ኩራትና ውበት ባንዴ ታደሎት የደም ገንቦ ናቸው በጤፍ ያደጉት የደም ገንቦ ናቸው በጤፍ ያደጉት